የሚሰጠው?
አሁን አሁን ደውዬ ነበርና ቴሌግራም ላይ ቻፓ የሚባል group አለ። እዛ ላይ screenshot እና የቴሌብር ስልኮት
group ሳይሆን ቻፓ official ወይም ስልክ ቁጥር ልስጦት?
ቻፓ እንትኑን አግኝቻለሁ። ቻናሉ ሶስት ሺ ስድስት መቶ አስራ ስድስት አይደል?
አይ፣ ቻናል ሳይሆን እንትን ነው user ነው የ user ነው።
user ነው ወይ ስልክ ይሰጡኛል? ላስቸግሩት።
አዎ ስልክ ልስጦት እሺ
ዜሮ ዘጠኝ
እሺ
ስልሳ
እሺ ሰባ ሁለት እሺ
አርባ ሁለት እሺ ሰባ ሁለት
ሰባ ሁለት አርባ ሁለት ሰባ ሁለት አዎ
እሺ እሺ። እዚህ ላይ እ, እንትን ብዬ
አዎ እዚህ ላይ አየዋለሁ
እሺ አሁን እልከዋለሁ። እሺ ሙሉ እንትን